ሳያንሰኝ የሴደሬ ማዕከል እባክዎትን ልርዳዎት?
ትኬት ነበረ ለጎንደር
እሺ ለመቼ ነው የፈለጉት?
ለሐሙስ
የፊታችን ሐሙስ አይደለ? ከአዲስ አበባ ወደ ጎንደር ደርሶ መልስ ነው የሚፈልጉት? ሜጀሮች አሉ።
አይ ሜጀር
መንገደኛው ኢትዮጵያዊ ናቸው አይደለ?
አዎ አይ ኢትዮጵያዊ ናቸው እሺ። እሺ እ